ሄሎ ሄሎ፣ ሰላም ጤና ይስጥልን። ቤት ቤት አብሮስተን እንዳን ከሺህ ብር ወደ ቤስት ቤት ስልሳ ብር አሳልፌ አላወጣልኝም። ቤስት ቤቱ መቼ ነበር?
ብሩን ሲያሳል ብሩን ሲያሳልፍ አላወጣ አለ እንትኑ ቤስት ቤቱ
ኦኬ፣ መቼ ነበረ? ዛሬ።
እ፣ ማታ ነው።
እሺ፣ ቼክ ላድርግ። ቤት ቤት ቁጥር ከይ ነው።
አ
check ላድርግልሻ። እንዴ ጠብቅ።
Hello፣ በዚህ ቁጥሩ አይደለም እንትኑ ቁጥሩ እሺ፣ ልንገር ንገረኝ። አዎ ንገረኝ።
09 ዜሮ ዘጠኝ 57
ሀምሳ ሰባት 05 ዜሮ አምስት
42 አርባ ሁለት 82 ሰማንያ ሁለት
አ እሺ፣ ትንሽ ጠብቀኝ። እሺ፣ ቼክ ላድርግልኝ።
እሺ ነው
የቢሮ ነው። Hello Hello
በሳንቲም ፔን ያረከው
በቤስት ቤት በምን ነበረ?
ቻፓ ነው ሳንቲም።
በ- በቤስት ቤት ነው።
እሺ እንትን ያልገባልን deposit text ዋን ቴሌግራም ላይ ላክልን። እሺ እንድናሳውቅልክ።
Okay ቴሌግራም ላይ አዎ text ዋን ቴሌግራም ላይ ላክልን እሺ ከቤት እሺ ቤት ቁጥር ጋር።
እሺ እሺ አባ መልካም